ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንለብደው
hello
ሁሉ ስፖርት ነው የምንለብደው
የሆነ እንትን ቦነስ አለ አይደል? ሀያ ብሩን ልመድበው ስል እንዲህ አለኝ።
ሀምሳ ብር መሆን መቻል አለበት።
እ በቦነስ ለመመደብ አንድ ነጥብ ሰባት እና ከዛ በላይ odd አስር ጨዋታዎች እና ጠቅላላ odd ሀያ ከዛ ደግሞ የመ- የመመደቢያ ገንዘብ ሀምሳ ብር መሆን መቻል አለበት።
ኧረ አስራ ስምንት ነው ያደረኩት። አስራ ጨዋታዎች አለኝ።
እኮ ሀምሳ ብር ሀምሳ ብር መኖር አለበት።
ሀምሳ ብር መኖር አለበት።
አዎ እንትንስ ቴሌ ብር ል- መክፈት እምቢ- እምቢ አለኝ።
ለመክፈት አዎ ለመክፈት እንዲህ አለኝ።
አድርገው ለመክፈል ነው ለመክፈት ለመክፈት ለመክፈት ቴሌ ብር ጋ ይደውሉላቸው።
እሺ አመሰግናለሁ።
እሺ እሺ